ሄሎ ጤና ይስጥልን።
ስለ እናቴ ሰላሞች እግዚአብሔር ይመስገን።
አለን እሸቱን ማግኘት ፈልጌ ነበር። እንደው እንድትተባበሪ ነበረ።
ስለ ጉዳይ ነው
ባለፈ ሙዬን የሆነች ሴትዮ ጋር አቀርቧት ነበረ ስለ ሲዥር በሽንብልትን ማለት ህመም እና በአጭር እንትናቸው ስደውል ላገኛቸው አልቻልኩም ረጅም ጊዜ እና አንድ ህጻን ልጅ ነበረችን አመት አልፏታል እና seizure ኡ መድኃኒት ትጠቀማለች እና እንደው ሴትዮዋን የማገኝበት መንገድ ካለ እሱ እንዲያገናኝ ብዬ ነበረ።
OK email text ላድርግልሽ እና በዚህ ጉዳይ text አደረግልሻለሁ። እሱን ኢሜል እዛ ላይ ሆኖ ጽፈሽ እሱ ሊያገኘዋል ነው
እዛ ላይ ጽፈሽ ማግኘት ትችያለሽ። ያለውን ነገር እዛ ላይ መረዳት ትችያለሽ።
OK እሺ ለተባበሪ አደርግልሻለሁ ኢሜል እሺ እናቴ እሺ ስለደወልሽ እናመሰግናለን። መልካም